hello ሰላም ነው።
ሰላም እንዴት ነሽ?
ደህና ነው። ሙላችሁን አስገብተን ነበረ memory የሚያስፈልገው እሺ
አላ- አልደረሰም።
memory መች ነበረ ያስገባሽ?
ኧረ አንድ ወር አለፈው። በእናታችሁ ማሽንሽ ምን አይነቱ ነው?
እ፣ እንትኗ ትንሿ ሆና ማሽን ቁጥሯ ልንገርሽ። እሺ ማሽን ቁጥሯ ልንገርሽ። እ፣ ውይ ቁጥሯ ደግሞ ጠፋብኝ። F ማን ነው? P H A ብሎ
ፒ ኤም ኤች ኤ አዎ ፒ ኤም ኤም ኤም አዎ
ፒ ኤም ኤም ኤ ዜሮ ዜሮ ሀያ አንድ ሶስት ስልሳ ሚሞሪ አልመጣም። የሚሞሪ አልከፈልሽም አይደል?
አዎ ፒ ኤም ኤ ሶስት ዜሮ ስንት
ዜሮ እ እ፣ ሁለት ዜሮ ሁለት ዜሮ ሀያ አንድ እ ሶስት ስልሳ
ሀያ አንድ ሶስት ስልሳ ስልሳ።
እሺ። አልመጣም ሚሞሪ ምንድን ነው? እስከ መቼ ነው? በእናታችሁ እ እስከ መቼ ነው የማይመጣው?
ያው ሲመጣ ይደወልልሻል። አንቺም እየደወልሽ ቼክ አድርጊ።
እ፣ እሺ የለም እስካሁን ምንም አልመጣም።
ሚሞሪ አልመጣማ። እሺ ማየ